ደንበኛ መስመር ላይ ነው።
ሀሎ
hello ጤና ይስጥልኝ።
አብሮ ይስጥልን።
ምን ልርዳው?
ማሽን ተበላሽቶብን ለማስመዝገብ በቃ
ደውሎ አስመዝግቦ ነበር ወይስ አሁን ነው የሚመስለው?
ገና ልናስመዘግብ ነው።
እሺ ደንበኛ TIN number ዎ ወይም ቢጫ ID ዮን ይነግሩኛል።
አስራ አራት አስራ ስድስት
አስራ አራት አስራ ስድስት
አራት መቶ አርባ
ምን አሉት? አራት መቶ
አርባ ማለት ነው።
አራት መቶ አርባ አንዴ በመስመር ላይ ጠብቀኝ። እሺ ደንበኛ የቤትዎ ስም ቴዲ ስ- ነው?
ሳን ጆርጅ house አዎ።
ምን አሉኝ?
ቴዲ ሳን ጆርጅ house
እሺ ሙሉ ስምዎን ማን ልበል?
ቴዎድሮስ ሰይፉ
ቅሬታውን በዚህ ስልክ ቁጥር ልመዝግብለት?
ማሽን ተበላሽቶብን ለማስመዝገብ ነው።
እሺ በዚህ ስልክ ቁጥር ልመዝግብለት ወይስ ሌላ ስልክ አለዎት?
በዚህ ስልክ መዝግብ በዚህ ስልክ እሺ። የት አካባቢ ነው የሚገኙት?
ፒያሳ ጊዮርጊስ
ምኑ ጋር?
ፒያሳ ጊዮርጊስ ቴ- ቴሌው ጋር
ቴሌው ጋር?
አዎ
ምን ነበር የተበላሸቦት?
አይቃ አቀዘቅዘም
ምኑ ነው የማያውቁት? ፍሪጅ ነው?
ፍሪጅ ነው የድራፍት ማሽኑ ማለት ነው።
የድራፍት ማሽኑ?
አዎ አይሰራም።
ምኑ እንትኑ በረዶ ይዛሉ?
በረዶ ይዛል ግን ይሄ አይሸከርም። አዲኬተሩ በቀደም ተሰርተውት ነበረ መልሶ ዛሬ ደግሞ ቆመ።
መዝግቤ ያስተላልፍልዎታለሁ። የጥገና ክፍል ይመጣሉ። በትዕግስት ጠብቁ።
እሺ ሌላ ምረዳዎት ነገር አለ?